ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 degree west 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረ ገጻችን ፍኖተ dot org F I N O T E dot O R G በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 20 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ ሶስት ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የአማራውን ሕዝብ እንዲወክል በወያኔ የተዋቀረው እና የሚቃኘው ብአዴን አዴፓ አሁን በአገራችን ላይ የተጋረጠው ዋና አደጋ የአማራ ጠባብ ብሔረተኝነት ነው ብሏል። ውሻ በበላበት አይደል የሚጮኸው። ሰላምን ፈላጊ ለጦርነት ይዘጋጅ በሚል ርዕስ የቀረበው የዕለቱ ሀተታ ወቅታዊ ጉዳዮችን ይተነትናል። በማስከተልም ዓመታት ያካተተ እውነት ለዘመናት ያልተቋረጠ ውሸት በሚል ርዕስ በኢህአፓ ላይ የሚነዙትን ልቦለድ ውንጀላዎች በሚመለከት የቀረበ ጽሑፍ፣ በመጨረሻም በህዳር ወር 2008 ዓመተ ምህረት የብአዴንን ማንነት በሚመለከት በፍኖተ ዴሞክራሲ ቀርቦ የነበረውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የወያኔው መሪ ደብረጽዮን ገብረ ሚካኤል በሰጠው ማብራሪያ ካለፈው አንድ ዓመት ጀምሮ በአገሪቱ ሲካሄዱ የነበሩ ግጭቶች ህገ መንግስቱን ካለማክበር የመጣ መሆኑን ገልጾ የህግ የበላይነትን ለማስከበርና አገሪቱን ከመከፋፈል ለማዳን ህገ መንግስቱንና በብሔር ትስስር ላይ የተመሰረተ ፌዴራሊዝምን መጠበቅ አማራጭ የሌለው ነው በማለት አቋሙን ገልጿል። ደብረጽዮን ማብራሪያውን የሰጠው ካለፈው ዓመት ወዲህ ወያኔ ለኦህዴድ በከፊል የለቀቀውና በማዕከላዊ ደረጃ የነበረውን የበላይነት መልሶ ተቆጣጥሮ ወደ አዲስ አበባ ለመምጣት ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓትን ማዳን ለዲሞክራሲያዊ ሀገራዊ አንድነት በሚል በመቀሌ ከተማ ውስጥ እያካሄደ ባለው ስብሰባ ላይ መሆኑ ታውቋል። በስብሰባው ላይ የታደሙት ከተለያዩ የሀገሪቱ ክፍሎች የተውጣጡ ተሳታፊዎችም ተመሳሳይ ሀሳብ ሲያቀርቡ ተሰምተዋል። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ከህግ ሸሽተው በትግራይ በመሸጉት በወያኔ ቀንደኛ ወንጀለኞች በነጌታቸው አሰፋ አማካኝነት በገንዘብ የተደጎመውና ትጥቅና ስልጠና ተሰጥቷቸው የተደራጁ ጸረ ህዝብ ኃይሎች በህዝብ ላይ ጥቃት መፈጸማቸው በግልጽ የተረጋገጠ ሆኖ ሳለ የደብረ ጽዮን የአዞ እምባ ፋይዳ ቢስ ነው ተብሏል። የወያኔው ድርጅት መሪዎች ያደራጇቸው እነ አብዲ ኢሌ አረመኔ የሆነ ልዩ ኃይል አደራጅተው በኦሮሞ ህዝብ ላይና እንዲሁም በጅጅጋ ነዋሪ በሆኑ የተለያዩ ብሔረሰብ አባላት ላይ ያደረሱት ግድያና ጭፍጨፋ በቤንሻንጉል ጉሙዝ ክልል ወንጀለኞችን አደራጅተውና አሳቅጠው በኦሮሞና በአማራው ነዋሪ ላይ ያካሄዱት ግድያና ያስከተለው የህዝብ መፈናቀል ጸረ ህዝቦችን በማደራጀትና በማስታጠቅ በቅማንትና በአማራ መካከል ግጭት ተነስቶ እልቂት እንዲካሄድ እንዲሁም በከሚሴና በአጣዬ አካባቢዎች በወያኔ የተደራጁና የታጠቁ ወንጀለኞች የፈጸሙት በደሎች የማይረሱ ናቸው። ባለፉት 27 ዓመታት ወያኔ በኢትዮጵያ ህዝብ ላይ በይፋና በግልጽ ሲያካሄዳቸው የነበሩትን እንዲሁም ባለፈው ዓመት በጀርባ ሆኖ በተላላኪዎቹ አማካኝነት የፈጸመው ግፍና በደል በመላ ኢትዮጵያውያን እየታወቀ ወያኔ ወደ ስልጣን ለመመለስ የሚያደርጋቸው እንቅስቃሴዎች ማንንም ሊያታልሉ የማይችሉ መሆናቸው ግልጽ ነው። ሜቴክ የተባለው የመዝረፊያ ድርጅት በአዲስ መልክ ተዋቅሯል። የቀድሞ ዘራፊዎች ተነስተው በአዲሶቹ ተተክተዋል እየተባለ ውዳሴ ሲቀርብለት የነበረ ቢሆንም ባለፈው ዓመት ብቻ 1.7 ቢሊዮን ብር እንደከሰረ የዜና ምንጮች ገልጸዋል። የኪሳራው ምክንያቶች የቅድሚያ ክፍያ ትዕዛዞች አለመፈጸማቸውና እንዲሁም አንዳንድ በተቋሙ ስር ያሉ ኩባንያዎች ምርት ወደ ማምረት አለመመለሳቸው ነው ይባል እንጂ እውነተኛው ምክንያት ገና በምርመራ ያልወጣ መሆኑ ታውቋል። ሰኞ ነሐሴ 20 ቀን በአዲስ አበባ ከተማ ከጎፋ ገብርኤል ወደ ቄራ በሚወስደው መንገድ ላይ ፖሊሶች አንድ በካቴና የታሰረ ግለሰብ ሲደበድቡ ሊገላግሉ የሞከሩትን በእድሜያቸው የገፉ እናትን ሲገፈትሩና ሲያስፈራሩ በቪዲዮ ተቀርጾ በ social media መሰራጨቱ መነጋገሪያ ከመሆኑም አልፎ ብዙዎችን አስቆጥቷል። ቪዲዮ የፖሊሶችን ተግባር በማጋለጡና በዜጎች በኩል ከፍተኛ ተቃውሞ በማስነሳቱ ምክንያት ድርጊቱን የፈጸሙ ፖሊሶች በቁጥጥር ስር የዋሉ መሆናቸውን የአዲስ አበባ ፖሊስ ኃላፊዎች ገልጸዋል። የፖሊሶቹ ዜጎችን የመደብደብና የማጎሳቆል ድርጊት የተለመደ የቀን ተቀን ክስተት መሆኑም ታውቋል። ችግሩ አሳሳቢ ደረጃ በመድረሱ የዜጎች መብት እንዲጠበቅና ጥፋተኞቹ ለፍርድ እንዲቀርቡ ጥሪ ቀርቧል። ዜጎችን ሲደበድቡ፣ ሲያጉላሉና ሲያሰቃዩ የነበሩ ፖሊሶች ምንም እርምጃ ሳይወሰድባቸው መቆየቱም አገዛዙ በማስፈራራት እንደቀጠለ ያሳያል ተብሏል። የተለያዩ አካባቢዎች ርብርብ ካላደረጉ የነጭ ሳር ብሔራዊ ፓርክ አደጋ ላይ መሆኑ ተነገረ። በደቡብ ኢትዮጵያ የጋሞ ዞን ውስጥ የሚገኝ የነጭ ሳር ብሔራዊ ፓርክ ከጊዜ ወደ ጊዜ በእርሻ በዛፍ ቆረጣና በመሳሰሉ ችግሮች ምክንያት ተፈጥሯዊ ይዘቱን እያጣ መምጣቱን የአካባቢው ባለስልጣኖች ለዜና ምንጮች ተናግረዋል። በፓርኩ ዳር ዳር ያሉ የጋሞ ብሔረሰብ አባላት አካባቢውን ለቀው እንዲወጡ የተደረጉ መሆናቸውና አልፎ አልፎ የሚደረገው የዛፍ ቆረጣን ለማስቆም የተቻለ ቢሆንም በተለይ ከኦሮሚያ ክልል ጉጂ ዞን ጋር የሚያዋስነው የፓርኩ ክፍል 250 አባወራዎች መስፈርና ከብቶቻቸውን በማስተማራታቸው ሁኔታው አስጊ እየሆነ መጥቷል ተብሏል። በቤንሻንጉል ጉሙዝ አካባቢ በተፈጠረው መፈናቀልና ግድያን አስመልክቶ በተደረገ ምርመራ 169 ሰዎች መያዛቸውና ከ870 በላይ የግለሰብ ቀስቶችን በቁጥጥር ስር መደረጋቸው ታወቀ። ከታሰሩት መካከል ከ20 የማያንሱ ሰዎች በተለያዩ እርከኖች ላይ ያሉ የአመራር አባላት ሲሆኑ የወረዳ አስተዳዳሪዎችና የጸጥታ ኃይሎች ይገኙበታል ተብሏል። ወደ 3000 የሚደርሱ ተፈናቃዮች ወደ ቀያቸው የተመለሱ መሆናቸውና ንብረቶችም መመለሳቸው ተገልጿል። ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
መታወቂያ መሰሪያዬ እናት ኢትዮጵያዬ በሰበብ አስባቡ ከቀየው ለራቀው ለሚመጡ ጭራሽ ማየት ለማይወደው በደስታችን ላይ ቀኑ ለሚበራው ሰላምሽን እንጂ ክፉ አያሰማው መታወቂያ መሰሪያዬ እናት ኢትዮጵያዬ መታወቂያ መሰሪያዬ እናት ኢትዮጵያዬ ገዳይ ገዳይ ብሎ ወገን ያዜመለት ሀገራት ፖንጂ ጠብቆ ከጠላት ወንድ ጀግና ሊሆን ወንድሙን ገሎ ጥሎት ከረስቶሽ ሌላ ሙከራ መበል መታወቂያ መጠሪያዬ እናት ኢትዮጵያዬ መታወቂያ መጠሪያዬ እናት ኢትዮጵያዬ
ሰላም ፈላጊ ለጦርነት ይዘጋጅ። የሚሆነው ላይ ቀር የማይሆነው ላይሆን በአጉል ተስፋ መናጥና መዘወር እምብዛም የሚጠቅም አይሆንም። ያለውን ተጨባጭ ሁኔታ ደፈር ብሎ አይቶና ተገንዝቦ ምን ማድረግ አለብን ለሚለው ወሳኝ ጥያቄ ተገቢውን መልስ መስጠት ያስፈልጋል። ማን ወዳጅ፣ ማን ጠላት፣ ምን ግዳጅ የሚለውን በሚገባ መርምሮ ሐቅን ያዘለ ምላሽ መስጠት ካልተቻለ ትግሉ ዳዴ ማለት ብቻ ሳይሆን የሚሰናከልም ይሆናል። ዛሬ የፖለቲካ ሸንካላዎች መድረኩን አጨናንቀው ባሉበት ወለም ዘለም ያለ ግንዛቤ አገር ሊያሳጣ ይችላል። ጠንቀቅ የአገር ልጅ። ሰላም ሰላም በሚል ስብከቱም መቼም በስቷል። ገዢዎች ሕዝብ እንዳይነሳባቸውና ትግል እንዳይታሰብ ለማድረግ ዋና የሰላም ሰባኪዎች ይሆናሉ። ሕዝቡ ጭቆናን ሳይሆን ጦርነት ሰልችቶታል ብሎ ወያኔ ሲያናፋ አልረሳንም። ሰላምና እርቅ ድርድር ሲሉት ግን ማን ተጣልቶ የስልጣን አቋራጭ ፈልጋችሁ እንጂ በሚልም ለሰላምና እርቅ ጉባኤ የሄዱትን ከቦሌ አስሮ ማቆየቱንና ሂደቱንም ማበላሸቱን እናስታውሳለን። ሰላም ስለተፈለገ ብቻ የሚገኝ አይደለም። ሰላማዊ ገዢ ክፍል ወይም መደብ መቼም የለም። አገዛዛቸውን በኃይልና ባፈና ላይ የመሰረቱ ናቸው። በመሆኑም ሰላም የሚሻ ለማይቀረው ጦርነት መዘጋጀቱ የግድ ይሆናል። ሹሞቹ ስልጣን በያዙ ማግስት አካሄዳቸው ምን እንደሚሆን ባለሜንጫዎችን አቅፈው ነግረውናል። አስመራ ድረስ ተንፏቀው ኦነግንም ለምነው አምጥተውብናል። ምንም አንቀየርም፣ ኢህአዴግ ይቀጥላል ሲሉም መርዶ ሳያፍሩና ሳይፈሩ ነግረውናል። ሀዲድ ያሳቱትን ትግል በቁጥጥር ካስገቡም በኋላ በመሰረቱ ያው ዘረኛ ቡድን መሆናቸውን አሳይተዋል። ለጥርጣሬም ቦታና ጊዜ ሳይሰጡ ከቡራዩ ለገጣፎ እስከ አጣዬ ሻሸመኔ ብሎም አዋሳ ወዘተ ደም አፍሰውና አላየንም አላወቅንም ብለው የመጪው ድግሳቸውን መርሃ ግብርና አካሄድ ገልጠውልናል። አላያልን እኛው መሆናችን የሚካድ አይደለም። ዛሬም ሕሊናችንን በከርስ ሳንጋርድ ከተገኘንና ሐቁን እንረዳ ካል ሹሞቹ መንገዳቸው ሕዝብን ለፍጅት የሚዳርግ የእርስ በርስ ግድያን የሚያናፍስ የሚያስፋፋና አገራችንንም ብትንትን የሚያወጣ መሆኑን መገንዘብ አያቅተንም። የዘር ማጽዳቱ ዘመቻ የሚቀጥል ነው። የአማራ ሰቆቃ የሕዝብ በጽንፈኛ ዘረኞች መረገጥ የሚያባራም አይሆንም። እዚህ ላይ ብዥታ አገርን ላራጅ የሚያቀርብ ይሆናል። እንደ በግ መታረድን ያስከትላል። ሰላምን ፈላጊ ቀደም እንደተባለው ለጦርነት መዘጋጀቱ የግድ ይሆናል። ድግሳቸው በሬሳችን ላይ የሚያስጨፍራቸው እንዲሆን አቅደዋል። የሹሙ አፈቅቤነት የሕዝብን ግንዛቤ ለማፈን ለማደናገር ብቻ ነው። ኢትዮጵያን ጠል የሆኑት ወያኔዎች አማርኛ ሳይወዱ እንዲናገሩ ኢትዮጵያ እንዲሉ ለተወሰነ ጊዜም ሰንደቅ ሊያውለበልቡ ተገደው ነበር። መጨረሻቸው ምን እንደሆነ ዛሬ ነጋሪ አንሻም። ትላንት ተቃዋሚ ብለው ራሳቸውን የሰየሙ አንጻረ ኢትዮጵያ ሆነው ከዘረኞች ጎን ቆመዋል። ጫማ ስር ወድቀዋል። ተለጣፊም ሆነዋል። የሕዝብ ጎራ ተሰላፊ ነን ያሉትን በራሳቸው ሽረዋል። ያገዛዙ አፈቀላጤም ሆነው ተጋልጠዋል። ለወያኔ እንስገድ ብለው የዛሬ አስራ ሁለት ዓመት ወግዱ የተባሉት ማፈሪያ አንጃዎች በተፈቀደላቸው አፍራሽ የስም ቅሚያ ተሰማርተው ያልሆኑትን ነን ብለው በሹሞቹ ጫማ ስር ሲገላበጡ እያየን ነው። ስራ ድርጊታቸው ቆንጆ ሳይሆን ጸያፍና አስቀያሚም ነው። የአገራችን ጠላቶች ዘረኞች ሆነው ሳለ መሰሎቻቸው ግን ቅጥረኞቻቸው ግን የስብሃትና የበረከት ግርፎች ግን ዛሬም ትኩረታቸውን ኢህአፓ ላይ አድርገው የስም ማጥፋት ዘመቻውን ቀጥለውበታል። ልክ ያጣ ክህደታቸው ተወዳዳሪም የለው። የደርግና የወያኔን የሐሰት ውንጀላ ነፍስ ዘርተውበትና ጨምረውበት ታሪክን ለረሳውና ለማያውቀው ሊሸጡ ደፋ ቀና ሲሉም እያየን ነው። በዚህ ሁሉ ያላዋቂ ተባባሪ የሆኑት ሁሉ ራሳቸውን መመርመር ጊዜያቸው ነው፣ ወቅቱም ነው። ሁሌም መታለልና መደናገር ጎጂ ነውናም ነጋ ጠባ ካታለሉን ወይም በዘመኑ ቋንቋ ከሸወዱን መናቃችን ሲያንስ ነው። በሆዳችን የሚገዙን ይመስላቸውና ጉዳት ያደርሱብናል። በተጨባጭም ጉዳት 28 ዓመት ሙሉ አድርሰውብናል። ራቁቱን ያለን ሰው የወርቅ ካባ ለብሷል ብሎ መደለል ለደላዩም ለሰውየውም ጠቃሚ አይሆንም። ሐቅ መነገር አለበት። ሹቡ ላይ የዘነበው ውዳሴ ሕዝብን አደናገረ እንጂ አወናበደ፣ ግራ አጋባ እንጂ የነበረውን ያለውን አስከፊ ተጨባጭ ሁኔታ ቀይሮ ሊያሳምረው አልቻለም። እንደ ሹሙ አላየሁም አልሰማሁም ብሎ የሰጎን ፖለቲካን መምረጥ ካልመጣ በሻሸመኔ ወገናችን ቁልቁል እንደሰቀሉት ሁሉ ኢትዮጵያን መቀመቅ ሊያወርዱ ዘረኞቹ ይሁነኝ ብለው መነሳታቸውን ማንም ስቶ በሰላምና ፍቅር ሃይማኖታዊ ሰበካቸው ሊታለል አይጠበቅም። ይልቁንስ ለጦርነትና ራሱን ለመከላከል ሙሉ ዝግጅት ነው ማድረግ ያለበት። የምለላው ጊዜ አልፏል። ወንጀል ወንጀልን የሚወልድበት ጊዜ ላይ ነው ያለነው። የሰፈነውም ስርዓት አልበኝነት ያገዛዙ ግኝት ስራ ነው። ሕዝብ ወጥቶ በሰላም መመለሱን በከፍተኛ ደረጃ መጠራጠር ሲገደድና ችጋር ሲቆላው አገር ታማለች ማለት ይቻላል። ሹሞቹና አጋሮቻቸው አሃዝ እያደባላለቁ ተገኘ የሚሉት እድገት የቅዠታቸው እንጂ የሕዝብ እውነታ ሳይሆን 28 ዓመት አልፏል። ገፈት ቀማሹን ሕዝብ ስለ ኑሮው ምንም ማታለል የሚቻል ባይሆንም ነጋ ጠባ መሞከራቸው ግን መጠበቅ ያለበት ነው። በደርግ ዘመንም የመብትና የምግብ መትረፍረፍ ሊገለን ደርሷል ነበር። የትግል ታሪክን አድሶና ትግልን አፋፍሞ ዋሾ ገዢዎችን እንጦርጦሮስ ማውረድ ያስፈልጋል። የተያዘው የጥፋት ጉዞ ተቋርጦ አስፈላጊው የሽግግር ሂደት እውን እስካልሆነ ድረስ የሕዝብ ፍላጎት ሁሉ እስካልተሟላ ድረስ ኢትዮጵያ ሰላምን አታገኝም፣ ሕዝብም አይመቸውም። ያልተገላበጠ ያራል ነውና፣ ያልታገለ ይሰቃያል ነውና ትግል አማራጭ የለሽ ግዴታችን ነው። ማንኛውም ሕዝብ ራሱን ከጥፋት ለማዳን በሁሉም መስክ መደራጀቱ መብቱም ግዴታውም ነው። ራሳቸው ተደራጅተውና ካገዛዙ ሙሉ ድጋፍ አግኝተው ጥቃት ሲፈጽሙ ሰለባቸው ሲደራጅ ኡኡታ የሚያበዙ መሆናቸውን ታዝበናል። ራሳቸውን አዴፓና ብአዴን ባይ ጉዶች ለምሳሌ በአሁኑ ጊዜ በአገሪቱ ላይ የመጣው አደጋ የአማራ ጠባብ ብሔረተኝነት ነው ሲሉ ተደምጠዋል። ምን ያህል እንደዘቀጡ ተረድተው በሀፍረት ሲዋጡ አልታዩም። በየትኛውም ሚዛን እነዚህ የተጎነበዙ ተለጣፊዎች የሕዝብ አለኝታ ሊሆኑ እንደማይችሉ ምልክት ነው። ድሮም ቢሆን ብአዴን፣ አዴፓ የወያኔ ኢህአዴግ ታማኝ ተለጣፊ እንጂ ቅንጣትም ሕዝባዊነትን ያላሳየ የፖለቲካ ጓጉንቸር መሆኑ ታውቋል። ከነሱ ምንም ስሬት ወይም አለኝታነት መጠበቅ አጉል መጃጃል ነው። በዚህ መልክ ኪሳራ ያጋጠማቸውም ምሁር በሉን ተቃዋሚ በሉን ባዮች የነበሩ ስብስቦች ናቸው። መዳረሻቸው ወይ ጠፍቷል ወይም ከሹሞቹ ጫማ ስር ሆኖ ተጋልጧል። ንግግራቸው ሬት፣ አቋማቸው ደግሞ ሞት ሆኖ ተገኝቷል። ዛሬም ነገም ከሕዝብ ጎን ሳይሆን ከዘረኞች ተርታ እንደሚገኙ ሕዝብ ሊያውቅ ችሏል። በዚሁም ሂደት የሕዝብ የማያወላውል ጠበቃና ደጀንም ኢህአፓ ሆኖ በመገኘቱ ጠላቶቹ ሁሉ ኩም ብለዋል። ለበርካታ ዓመታት በትግል ጸንቶ ለኢትዮጵያ ሕልውናና አንድነት መጠበቅ ጥሪ የሚያደርገው ይህ ድርጅትም ብዙ አድማጮችን አግኝቷል። ኢትዮጵያም የምንቶቹ ይደብናሉ እንጂ አንድነቷ ተጠብቆ ለዘላለም ትኖራለች። ወያኔ ኢህአዴግ ይውደሙ፣ ኢትዮጵያዊነት ያሸንፋል። ለአገር አድኖ ትግል በጋራ እንነሳ።
Blah, blah, blah, blah,
የለም ጥቅላይ ገዛዚን በሕይወት የሳለ ቃሌን አልለወጠም፣ ለእውነት ሞታለሁ። እንዳትጠበይ ውሸት ያስመሰለ ይነገርታቴ እውነት ላንቺ ስለ አስመሳይ ያስመስል በቅስፈት ልቦና አንቺን ትቼ ሌላ እኔ መቻልኩና ባስቻ አይበቃም ፍቅር ከልብ ነው እንዲህ መብላላቴ እውነት ላሽትነት ከነሞት መሰንበት ሺህ ጊዜ ሊበልጥ በሐሰት ብሎ አልለማመጥ ከመሞት መሰንበት ሺህ ጊዜ ሊበልጥ በሐሰት ብሎ አልለማመጥ አልለማመጥም፣ አልለማመጥም።
ዓመታት ያካተተ እውነት እንዲሁም ለዘመናት ያልተቋረጠ ውሸት ኢህአፓ ከተመሰረተበት ዕለት ጀምሮ የኢትዮጵያ ሕዝብ ትግል በስር ነቀል ለውጥ ላይ መመስረት እንዳለበት ገልጾ ይህም የዓላማው መሰረት መሆኑን በይፋ በማሳወቅ ትግሉን ጀመረ። ባለፉት ውጣ ውረድ በበዛባቸው ዓመታት ይህንኑ መሰረታዊ ዓላማውንና በሕዝብ ዲሞክራሲያዊነት እኩልነት ላይ የተመሰረተ ሀገራዊ ሉዓላዊነትን ተመርኩዞ ትግሉን አፋፈመ። ከአሁን በኋላ የኢትዮጵያ ሕዝብ ጣና ነጻነት በውስጥ ጨቋኞችና ተፈራራቂ ገዢዎች ሆነ በባዕዳን ጥቅምና ፍላጎት ላይ መመስረት እንደማይገባው ቃል ኪዳኑን ለኢትዮጵያ ሕዝብ ሰጠ። ለአርባ ሁለት ዓመታት እውነትን የተናገረ ስቃይንና ችግርን በግፍ መገደልና መታጎርን ከኢትዮጵያ ሕዝብ ጋር ተቀበለ። ይህም ብቻ አልነበረም። ሰፋፍ የህዝብ ልጆች በኢህአፓ ቋሚ መፈክሮች ስር ተካተው ከተፈራራቂ ጨቋኝ ገዢዎች ጋር ሲታገሉ እንደ ቅጠል ረገፉ። እንደ ፈሪ ሳይሆን እንደ ጀግና አለፉ። የቀደሙ የኢትዮጵያ አርበኞችን ታሪክ አደሱ። ዛሬ እየተካሄደ ላለው ሀገራዊና ህዝባዊ አመፅ እርሾ አስቀመጡ። በእምነትና በመሰዋት ህይወት እንዳለ አስመሰከሩ። ገና ከጠዋቱ እናንተም ግደሉ እኛም እንገላለን፣ ግን እናንተ ትቢያ እኛም እንነሳለን እያሉ በመዘመር ያንን ፋሽስታዊ ወታደራዊ አገዛዝ ከስልጣን አሰናበቱ። የኢያፓ መስዋዕትነት በዚህ ብቻ አላበቃም። የወታደራዊ ፋሽስታዊ አገዛዝ በጠባቡና ዘረኛው ጸረ ኢትዮጵያዊ የወያኔ ቡድን ተተካ። በዚህ ቢሆንም የኢትዮጵያ ህዝብ ከባሰ መጽዓት ውስጥ ተነከረ። ቀድሞ ሆነ ዛሬ ኢህአፓ ለኢትዮጵያና ለህዝቦቿ ያለው ራዕይና የገባው ቃል ኪዳን ያስደነገጣቸው የውስጥና የውጭ አድሃሮት ኃይላት ኢህአፓን ለማጥፋትም በግልጽም ሆነ በስውር ተባበሩ። ቁጥሩ የማይናቅ የምሁር ክፍልም ለሆድ በማደር ጭራውን ቆልፎ ገሚሱ በወያኔ ስር፣ ገሚሱ ደግሞ ወያኔን ለስልጣን ባደረሱት ባዕዳን ኃይሎች ስር ተደረደረ። ሀገርና ህዝብን መጉዳት ብቻ ሳይሆን ህሊናውን ጭምር ለኢትዮጵያ ጠላቶች ሸጠ። የወያኔ ውሸት ቀጥተኛ ቅጂ በመሆንም የኢህአፓን ታሪክና ጀግንነት በማራከስ የውሸት ተግባር ላይ ተሰማራ። የኢትዮጵያ ህዝብ ከዳር እስከ ዳር አንስቶ የወያኔ የግፍ አገዛዝ ይውደም፣ ወያኔ ከነዝባዝንኬው ይቀበር ከስልጣን ይውረድ ሲል ይኸው ምሁር ነኝ ተብዬው ኧረ ጉድ በቅድሚያ ለሰላም እድል እንስጥ ከወያኔ ጋር በሰላም እንደራደር እያለ ሲያወናብድ ሀያ አምስት ዓመታት ለወያኔና ለባዕዳን ተልእኮ ምንጣፍ ሆኖ የኢትዮጵያን ሕዝብ ስቃይ ዘመን አራዘመ። ሕዝባችን መፍትሄው አመጽ መሆኑን ተገንዝቦ በፍልሚያ ላይ ባለበት በአሁኑ ጊዜ ልንተውላቸው የምንሻው መልእክት እባካችሁ ተቆጠቡ፣ የፍርድ ቀን ሩቅ አይደለም፣ የሚከፈለው ዕዳም ቀላል አይደለም። የበፊቱ ትምህርታችሁ ፍሬቢስ ውጤት አልባ ሆኗል። እንደ አዲስ ከኢትዮጵያ ሕዝብ ተምራችሁ ትግሉን ተቀላቀሉ ይሆናል። ወያኔ በውሸት ተወልዶ በውሸት ያደገ ወደፊትም እስከ ኖረ ድረስ በውሸት ኖሮ በውሸት የሚያልፍ ጠባብና አረመኔ ቡድን ነው። ለዚህ ባሪው ምስክሩ ሰሞኑን የወያኔ አመራሮች በዜና ማሰራጫ የሚቀላምዱት ውሸት ማንነታቸውን ገላጭ ነው። ህብረተሰቡ ከታች ወደ ላይ ያደገ ሲሄድ ዘመን አልፎ ዘመን ሲተካ ሊለወጡ ያልቻሉ የህዝብ ጥያቄዎችና የመሬት ላራሹና የመደብ ጥያቄዎች ናቸው። እነዚህ መሰረታዊ ጥያቄዎችም ዛሬም ዘረኛና ጎጠኛው ጸረ መብትና ጸረ ኢትዮጵያዊ የሆነው የወያኔ ቡድን እየታገሉ ያሉ መሰረታዊ የሆኑ የህዝባችን ችግሮች ዋነኛዎቹ ናቸው። እነዚህ ጥያቄዎች ካልተመለሱ በብዙ ሺህ ሊቆጠሩ የሚችሉ የሀገሪቱ ችግሮች ሊፈቱ ይችላሉ ብሎ ማሰብ ላም አለኝ በሰማይ ወተሳንም አላይ ከሚለው አባባል የተለየ አይሆንም። የሰራተኛው መብት፣ የአርሶ አደሩ የጾታ ልዩነትና የትምህርት ይዞታና የመምህራን መብቶች፣ በነጻ የመደራጀትና የማሰብ እድሎች በሞላ የውሃ ሽታ እየሆኑ የሚቀሩ እንጂ የሚያብቡና የሚጎለብቱ አይሆኑም። ለምን የሚያብቡና የሚጎለብቱ እንደማይሆኑ ለማየት በመሬት ባለቤትነት ጥያቄ እንጀምር። አንድ የመሬት ባለቤትነት ቁልፍ ጥያቄ ከላይ ለማስቀመጥ እንደተሞከረው የመሬት ባለቤትነት ጥያቄ ህብረተሰቡ ከአንድ ስርዓት ወደ ሌላ መሸጋገር ስለመቻሉ ራሱ ዋነኛው ምክንያት ነው። ጥንታዊ የጋርዮሽ ህብረተሰብ ከፈረሰ በኋላና ዛሬ እስካለንበት ጊዜ ሲደርስ የመሬት ባለቤትነት ጥያቄ የበላይነትን ይዞ የተጓዘ ነው። የጭቆናና የብዝበዛው ሁኔታ ከጊዜ ወደ ጊዜ የከፋ መሄዱም ከመሬት ባለቤትነት ጋር በእጅጉ የተሳሰረ ነው። ይህንን ሽግግር ጤናማ በሆነና ጤናማ ባልሆነ ሁለት ክፍል በልቶ ማየት ይገባል። የመሬት ባለቤትነት ስርዓተ ማህበር ሲፈርስ ብዙሃኑ መሬት የለሽ አርሶ አደር ጭምር በፋብሪካ ሰራተኝነት ጣሪያ ስር እንደሚሰባሰብ የታወቀ ነው። በአንጻራዊ ደረጃ ጤናማ በምንለው መንገድ በአንድ ጣሪያ ስር የተሰባሰበው የሰራተኛ መደብ ጉልበቱን የሚሸጠው እያቆጠቆጠ ላለው የካፒታሊስት ስርዓት ቢሆንም በሰራተኛ ማህበር ስር ተደራጅቶ ለመብቱ መቆም ለደሞዝ ጭማሪና ለማህበራዊ ህይወቱ የመታገል ሁኔታውን በአጠቃላይ የተገፈፈ አይደለም። አገር በቀል ከበርቴም ያቆጠቁጣል ያድጋልም። ጤናማ አይደለም በምንለው ሽግግር ግን አንደኛው አምባገነን በሌላኛው አምባገነን ስለሚተካ የጤነኛ ሽግግር ኬላዎች ጨርሰው ይዘጋሉ። የብሔራዊ ከበርቴም እያቆጠቆጠና እያደገ መሄዱ የሚታሰብ መሆኑ ቀርቶ የሚታለምም አይሆንም። በነጻ የመደራጀትና ለመደባዊና ማህበራዊ ህይወት የመታገል ሁኔታዎች ሁሉ ያከትመላቸዋል። በምትኩ ክፍፍልና ዘረኝነት በአምባገነን ጥይት እየታጀቡ ቦታውን ይይዛሉ። ለሰራተኛው መደብ ጥቅምና እድገት በጋራ መቆምና በጋራ መምከር ቀርቶ በአንድ ቋንቋ መግባባት የሚቻልበት ሁኔታ ሁሉ በአምባገነኖች ህግ የታገደና የማይፈቀድ ይሆናል። አፍራሽና እድገት ገቺ የአፋኝና የዘረኝነትን ነቀርሳ ስር እንዲሰጥ በሚፈቅድና የገዢውን ቡድን እድሜና ብዝበዛ ለማራዘም በሚያስችል መንገድ እንዲዋቀሩ ሁኔታውን ያመቻቻል። በአንድ ጣሪያ የተሰባሰቡ ቢሆንም ሴቶች ለጋራ መብታቸው እንዳይቆሙ፣ ሰራተኛው በአጠቃላይ ለጋራ ብሶቱ መፍትሄ እንዳይሻ፣ የኦሮሞ፣ የአማራ፣ የደቡብ ብሔርና ብሔረሰቦች ቋንቋ ለብቻው እንዲጠቀሙ በሚያስተባብራቸው መስመር እንዳይጓዝ ግዴታ ይጣልባቸዋል። ሁለት የመሬት ባለቤትነት ጥያቄና ዴሞክራሲ የመሬት ባለቤትነት ጥያቄ ከኢኮኖሚ አንጻር ብቻ የሚታይ አይደለም። የመሬት ባለቤትነት ጥያቄ በዋናነት የዴሞክራሲያዊ ጥያቄ መሆኑ ነው። መሬቱን የተነጠቀ ህዝብ መብቱን ጭምር እንዲያጣ የተደረገም ህዝብ ነው የሚባለው ለዚህ ነው። የዴሞክራሲ መብት ያለው መሬቱ ተነጥቆ የተሰጠው ክፍል ነው። የፈለገውን ያባርራል፣ የፈለገውን ያሳፍራል፣ ያሻውንም ያስገድላል ወዘተ። ይህንን ሁሉ ለማድረግ ህጋዊ መብቱም ያለው ይህ ባለቤትነት የተሰጠው ክፍል ነው። ዛሬ የወያኔ ዘረኛና ጎጠኛ ቡድን ያሻውን እየሰራ በሚገዛት ኢትዮጵያ በአጠቃላይ ለም የሆኑ የሀገራችን ክፍሎች የአረቦች፣ የህንዶች፣ የቻይናዎች፣ የቱርኮችና የባንግላዴሾች ወዘተ መፈንጫና መራገጫ መሆናቸውን የማያውቅ ዜጋ የለም። ባሻ ዋጋ ቸርቻሪውም ይኸው ዘረኛ ቡድን መሆኑን የሚክድ ቢኖር ወያኔን ለጥቅማቸው ያቆሙት ባዕዳን ኃይሎችና መሰረታዊ የአገሪቱና የህዝባችን ጠላቶች ብቻ ናቸው። መሬት የሌለው ህዝብ፣ አገር የሌለው፣ መብት የሌለው፣ ዲሞክራሲያዊም ሆነ ሰብአዊ መብት የተነፈገ ነው። በዚህ ሁኔታ ውስጥ በግዴታ የተዘፈቀ ህዝብ ለሀገሩ ሉዓላዊነት የመታገሉ ሁኔታ ቀዳሚ ግዴታው ነው። ለዚህ ነው ትግላችን የነጻነት ትግል ነው የምንለው። የዚህ ሁኔታ መሆን ደግሞ ከወያኔ መውደቅ አለመውደቅ ጋር የተሳሰረ ነው። ወያኔ በስልጣን እስካለ ሀገራዊ ሉዓላዊነት፣ ዲሞክራሲያዊና የሰብአዊ መብቶች መከበር የሚታሰቡ አይሆኑም። አጥፊና ዘረኛው የወያኔ ቡድን አምሮ መታገል ግን ቁርጠኝነትን ጠያቂ ነው። ወያኔ አገር አጥፊ ጠላት ነው። በጾም በጸሎት የሚወርድ አይደለም። የወርቅ ዘር ልጆች ነን ሲሉን በትግላችን ምድራዊ ገነት ገብተናል ማለታቸው መሆኑን አንዘንጋ። ምድራዊ ገሃነም ውስጥ ያለው ህዝባችንና ውድ ሀገራችን ናቸው። ውድ ሀገርን ማስከበር፣ ውድ ህዝባችንን መታደግ፣ ውድ ህይወትን መገበር የሚጠይቁ ናቸው። የአድዋና የ1966 የካቲት ተመክሮች ይህን የመሰለ እውነት ቋሚ ምስክሮች ናቸው። ሶስት የመደብ ጥያቄና የመደብ ትግል ባለንበት ዘመን የማንኛውም ሀገር ህዝብ በመደብ የተከፋፈለ ነው። በዝባዥና ተበዝባዥ፣ ጨቋኝና ተጨቋኝ ያሉና የነበሩ ናቸው ለማለት ነው። ከነዚህ አበይት የመደብ ክፍፍሎች የሚመነጩና ከዚህም መደባዊ ልዩነቶች ጋር የሚተሳሰሩ በብዙ ሺህ የሚቆጠሩ መለስተኛ ቅራኔዎች በተጨማሪ አሉ። በአንድ ሀገር ውስጥ የሚታዩ የተለያየ መልክ ያላቸው ችግሮች በአግባብ ለመፍታት የመደብ ክፍፍልን ውስጣዊ ተፈጥሮ አብጠርጥሮ መገንዘብ ሊታለፍ የማይቻል ጉዳይ ነው። ዛሬ ባለንበት የዓለም አቀፍ ኢኮኖሚ ግሎባላይዜሽን ዘመን መደብ የሚለው ቃል አንስቶ የህብረተሰብን መደባዊ ይዘት ማጥናት መፍትሄ መሻት ቀርቶ ጽንሰ ሐሳቡን ማንሳት ውግዝ ሆኗል። አደጉ በሚባሉ የሰሜን አሜሪካና የአውሮፓም ሀገሮች ሆነ በታዳጊ አገሮች ቃሉ ራሱ ውግዝና እርኩስ ሆኗል ማለት ይቻላል። ሊታረቁ ከማይችሉ ቅራኔዎች ጋር በግዴታ እንድንኖር ሰበካ መካሄዱ ብቻ ሳይሆን እቅዱ ሁሉ ተጠንቶ አልቋል። ይህንኑ ተግባራዊ ለማድረግ ዘመቻው ተጀምሯል። Trans Atlantic Trade Agreement በሚል ስም የሚጠራው በሰሜን አሜሪካና በአውሮፓ መሀል የተደረገው የንግድ ስምምነት ይህንኑ የሶስተኛውን ዓለም ህዝብ ጨርሶ ለመግደል ንብረቱንና ህይወቱን ሁሉ ለማጨለም የታቀደ የደባ ደባ ነው። እስካሁን ስምምነቱ በአውሮፓም ሆነ በሰሜን አሜሪካ ለሚኖረው ህዝብ በግልጽ ሊወጣ ያልቻለበት ዋነኛ ምክንያት ህዝባዊ እምቢተኛነትና አመፅ እንዳይስፋፋ በመፍራት ነው። በዚህ የንግድ ስምምነታቸው መሰረት በሶስተኛው ዓለም የሚኖረው ህዝብ ብቻ ሳይሆን በዲሞክራሲያዊ መንገድ የተመረጡ ጭምር በሀገራቸው ላይ ምንም አይነት ውሳኔ ማድረግ እንደማይችሉ አስቀድሞ የታወቀ ነው። በመድኃኒት፣ በትራንስፖርት፣ በእርሻ፣ በፋብሪካ በየሀገሮቹ የአየር ንብረት በሞላ የሚወሰኑት በእነዚህ መሳሪያዎችና መድኃኒቶች ጭምር በሚያመርቱ ዓለም አቀፍ ከበርቴዎቻቸው ብቻ መሆኑ እየፈተለከ ከሚወጣው ስምምነታቸው ለማወቅ ተችሏል። ለዚህ ስምምነታቸው የማይመቹና ለዓለም አቀፋዊ መስፋፋታቸውና ብዝበዛ ጠንቅ ይሆናሉ የሚሏቸውን የየሀገሩን መሪዎች በጦርነት በማጥፋት ለነሱ ፍላጎት ጸጥ ለጥ ብለው በሚገዙ መተካት ከጀመሩ ሰንበትበት ብለዋል። በአፍጋኒስታን፣ በሊቢያ፣ በመካከለኛው ምስራቅ፣ በሶሪያ በሀገራችን ጭምር የሚካሄዱት ጦርነት ጣልቃ ገብነት ለዚህ ፍላጎታቸው የሚያደርጉትና እያደረጉም ያሉት ቅድመ ዝግጅት ነው። ይህን መሰሉ ዘመቻና ጣልቃ ገብነት በኢኮኖሚ አቅጣጫ ብቻ የሚታይ አይደለም። ይህ ዘመቻ የስነ ልቦና፣ የባህል ሴቶችን የማምከን የምርጥ ዘር በሚል ሰበብ ብርቅዬ እጽዋቶችንና የዘር አይነቶችን ማጥፋት ለስደተኝነት መንገድና ሁኔታን በማመቻቸት ወጣቱና ተተኪው ትውልድ አገር ለቆ እንዲወጣ ማድረግን ሁሉ ያካተተ ውስብስብና ጠንቀኛ በሆነ ጦርነት የታጀበ ዘመቻ ነው። ሂደቱን ጠብቆ ሊመጣ የሚችልን ዴሞክራሲያዊ ሽግግር የሚያደናቅፍ የሰብአዊ መብት መከበርና አለመከበር እነሱ በሚሉትና በሚፈልጉት መለኪያ እንዲለካ የሚያደርግ በተንኮል የተሞላ ስምምነት ነው። እነሱ በዚህ መንገድ የዓለምን ህብረተሰብ ረግጠው በግዴታ ለመበዝበዝ እና ለመጨኮን ዝግጅታቸውን እያደረጉ ሳለ በሌላ በኩል የተለየ ሁኔታ እየታየ ነው። የዓለም ህብረተሰብ በመደብ የተከፋፈለና በጨቋኝና በዝባዥ በአንድ ጎራ ተበዝባዥና መብቱን ያጣው በሌላኛው ጎራ ከተው ተፋጠው ያሉበት ሁኔታ እየታየ ነው። የምዕራቡ ሀገር ተጨቋኝ ህዝብ ከሶስተኛው ዓለም ተጨቋኝና ተበዝባዥ ህዝብ የሚያስተሳስረው የሚያስተባብረው ሁኔታ ከመቼውም ጊዜ የበለጠ በጉልህ እየታየ ነው። የፓለስቲኒያን ህዝብ ትግል ከፈረንሳይ፣ ከሰሜን አሜሪካ ሰራተኞችና የጥቁሮች ጭቆና ጋር ተሳስረው በየቦታውና በየመልኩ የአንድነት መልእክት የሚያስተጋባ ሁለገብ ትግል እየተካሄደ ነው። በፈረንሳይ ሀገር፣ በሆላንድ፣ በደቡብ አፍሪካ፣ በመካከለኛው ምስራቅ ወዘተ በየቀኑ የምናየው የስራ ማቆም አድማ ሁሉ ለዚህ ሁኔታ ምስክር ነው። የባህሩ ማዕበል፣ የጫካው መጨፍጨፍ፣ የአርክቴክትና የአንታርክቲክ ማዕድናትና ነዳጅ ፍለጋ፣ የከበርቴዎች ግብግብ ለዓለም አየር ጸባይ መቃወስ ዋነኛ ምክንያት ስለሆነ የዓለም ሕዝብ በጋራ ድምፅ ይህንን ሲታገል በየቦታው እየታየና እየተሰማ ያለ እውነት ነው። ሌላኛው ትልቅ አንክሮት ሊሰጠ የሚገባው ነገር በአሁን ጊዜ ዓለም አቀፍ የከበርቴ ስርዓት የሶስተኛውን ዓለም ህዝብ ለመበዝበዝ እና እንዳሻው ለማድረግ ከሚጠቀምባቸው መንገዶች ጥቂቶቹን ብናነሳ፣ አንደኛው መንግስቶችን ለብዝበዛው በመለዋወጥ ነው። በእነሱ የሚሰየሙና ለእነሱ ጥቅም የቆሙ ሲሆኑ፣ ሁለተኛው የዚህ መሰሉ መንግስት ርዕዮተ ዓለም ዘረኝነት በኩዴታ የመጣ ናዚስት ፋሺስት፣ የይስሙላ ዲሞክራት ወዘተ ሊሆን ይችላል። የእነሱን ጥቅምና ፍላጎት ያሟላ እንጂ ችግራቸው አይደለም። ዲሞክራሲ ጥብቆ ያለብሱታል፣ ያስታጠቁታል። የስለላና የአፈና ሰራዊቱን ያሰለጥኑለታል። በእነሱ ቁጥጥር ስር ካሉት ትላልቅ የገንዘብ ተቋሞች ለምሳሌ የዓለም ባንክ፣ በአውሮፓ ማህበር ወዘተ ትውልድ ከፍሎ በማይጨርሰው ብድር ያጥለቀልቁታል። ለትምህርት፣ ለጤና፣ ለማህበራዊ እድገት፣ ለዲሞክራሲና ለሰብአዊ መብቶች መከበር የብድሩ ገንዘብ እንዳይውል ግዴታ ይጥሉበታል። የሀገሪቱ ማዕድናትና የተቀሩትም የተፈጥሮ ስጦታዎች ለምሳሌ የአባይ ወንዝ ለብዙሃን እድገትና ብልጽግና እንዳያገለግል በተራቀቀ ቁጥጥር ስር ያውሉታል። እነዚህ የተጣሉበትን ገደቦች የማይቀበልና የማይታዘዝ ከመሰላቸው ደግሞ መንግስትን መለወጥ በሚለው ዘይባቸው በጦርነት ያስወግዱታል። ይህን ሁሉ ግን ሰላምንም ሆነ የተሻለ ህይወት ለነዋሪው ህዝብ አላመጣም። ለባሰ የተራዘመ ጦርነትና የመጋተር ግዴታን አስከተለ እንጂ ለዓለም ሰላም አስተዋጽኦ አላደረገም። በአፍጋኒስታን፣ በፓኪስታን፣ በሊቢያ፣ በሶሪያ፣ በየመን ወዘተ የምናየው የህዝብ ፍጅት ይህን መስካሪ ነው። የእነሱ መሳሪያ አምራች ኮርፖሬሽኖች የበለጠ መሳሪያ ይሸጣሉ፣ የትርፍ ትርፍ ያካብታሉ። ነባር መንገዶችን፣ ትምህርት ቤቶችን፣ የህክምና ተቋሞችን ወዘተ በጦርነት ያወድማሉ። እነዚህ መልሶ መገንባት በሚለው ዘይቤያቸው የህንፃ፣ የድልድይ፣ የእስር ቤት ኮንስትራክተሮቻቸውን በገፍ እያስከፈሉ አገሮችን መቀመቅ ውስጥ ይከታሉ። ውሎ አድሮ ግን ተሸናፊዎቹ እነሱ ይሆናሉ። ከውስጡ ዘርፈ ብዙ በሆነ ቅራኔ ተውጦ ያለን ስርዓት በጥገና አዲስ አርጎ መፍጠርና ማስቀጠል አይቻልም። የዚህ መሆን ግን ቀጣይ ትግልን ቀጣይና የማያወራዳ መስዋዕትነትን ይጠይቃል። ነጻነት የመጨረሻ ውድና ክብር ዓላማ ነው። የሰው ልጅ ለነጻነቱና ለሀገሩ ህልውና ካልቆመ ሰውነቱ ምኑ ላይ ነው? ይህንን ክፍል ደጋግመን የምንወያይበትና የምንመላለስበት ይሆናል። ለጊዜው ግን የስልሳዎቹ ታጋይና የ Black Panther መስራች አባል በሆነችው በኤንጅላ ዋይ ዴቪስ እንቋጨው። Freedom is a constant struggle ብለናለች። ነጻነት የማያቋርጥ ትግል ውጤት ነው እያለችን ነው። ከዚህ አያይዞ አጼ ሚኒሊክን መጥቀሱ በጣም ወቅታዊ ነው። አጼ ሚኒሊክ ወደ አድዋ ሲዘምቱ ለኢትዮጵያ ህዝብ ጥሪ አድርገው ነበር። ጥሪው እንዲህ ይላል። ትግሬዎች፣ አማሮች፣ ኦሮሞዎች፣ ወላይታዎች እንዲሁም የቀራችሁ በሞላ የጋራ ጠላታችሁን በማወቅ ልዩነታችሁን ወደ ጎን በመተው የአንድ ሀገር ህዝብ መሆናችሁን በአጽንኦ እወቁት። ሀገር ይኑር ከተባለ በሃይማኖት በጎሳና በዘር መለኪያ ሳይሆን የሀገር ነጻነትን አስተማማኝ በሆነ መንገድ መከላከልና መጠበቅ ሲቻል ነው። በኢትዮጵያዊነት መለኪያ ማየት ስንችል ብቻ ነው መከላከልም ድል ማድረግም የሚቻለው ብለዋል። The Battle of Adwa by Raymond Jonas አጼ ሚኒሊክ አገር ከሌለ ሁሉም ነገር የለም ማለታቸው ነው። መሰረት የያዘ እውነት ራዕይ ያለው መሪ አገላለጽ ይሏል። ይህ ነው ሀገር ከሌለ ነጻነትና መብት፣ ፍትህና ርትህ፣ ዴሞክራሲያዊና ሰብአዊ መብት ጭምር የሉም ማለታቸው ነው። የአድዋ ጦርነት ካለፈ 120 ዓመት በኋላ የታሪክ እርግማን ሆነና የወያኔ ዘረኛና ጎጠኛ አገር አጥፊና ወሮ በላ ቡድን በስልጣን ኮርቻ ላይ ተፈናጠጠ። አጼ ሚኒሊክ እንደፈሩትና እንዳስጠነቀቁት ዲሞክራሲያዊም ሆነ ሰብአዊ መብት፣ ፍትህና ርትህ፣ የህግ የበላይነት ከሀገራችን ተሰናበቱ። በቦታቸው ዘረኝነትና ጽንፈኝነት ቦታውን ያዙ። አንድነት ሳይሆን ልዩነት፣ ሰላም ጠፍቶ ሁካታና ትርምስ፣ ፍጅትና ዘረፋ የህዝባችን የዕለት ተዕለት መኖሪያው ሆነው ተከሰቱ። ይህን የመሰለ ውስብስብ የታሪክ ወቅት መድረሳችንን ስንገልጽ አሁንም የሰፊውን ህዝብ አሸናፊነት አይቀሬ መሆኑን የሚገባውን ግንዛቤ እየሰጠን ነው። ዛሬም ሆነ ነገ የሰፊውን ህዝብን ባለታሪክነትና ወሳኝነቱን ባለመዘንጋት ነው። አገር የድርጅቶች ሳይሆን የብዙሃኑ ህዝብ ነው የሚባለው ለዚህ ነው። በሌላኛው አንጻር ደግሞ ህዝብን ለማደራጀትና ብቃት ጥራት ያለው ድርጅት በትግሉ ወላፈን እየተፈተነ ካልወጣ ህዝባዊ ድል የሚታሰብ አይደለም። የድርጅት ብቃትን የሚመዘነው በየጊዜው የሚለዋወጠው የውዥንብር ሁኔታ ሳይሆን የጊዜውን ወቅታዊ ሁኔታን አመዛዝኖ ለዚህም ተመጣጣኝ ስልትና ግብን መንደፍ ማሰማራትና መምራት ሲቻል ብቻ ነው። ዘረኝነትና ጸረ ኢትዮጵያ የወያኔ አምባገነንነት በሰፈነበት ሀገራችን የሰላማዊ ትግል መንገድ ጨርሶ በተዘጋበት ሁኔታ ግን ከፍተኛ የትግል ስነልቦና ተላብሶ በህቡ መደራጀትና መንቀሳቀስ ይጠይቃል። በአፍ ሳይሆን በተግባር የራስን ህይወት ለመስዋዕትነት አቅርቦ ሀገርን ማዳን ግድ ይሆናል። አንድ ሎሌ ለሁለት ጌታ አያድርም እንደሚባለው ለሆድም ለሀገርም መኖር አለመቻሉ በግልጽ ሊታወቅ ይገባል።
አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው የትም ሸሽቶ አልወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ አንደኛው ባጠፋው ሌላው ይወቀሳል፣ ሌላኛው ባለማው ሁሉም ይወደሳል። አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓተት። እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ ነጻነትህን ጠብቅ ለሀገር ተሰውተህ ተማመን በህዝብህ ተማመን በራስህ ኑሮውን የሚያከብር እምነቱን ያጸና ህይወትን ለማደስ አይፈጥርም ችግርን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረግ ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል? ባፉ ወርዶ ጠምዶ በጠላው ይሸሻል። ካልታመመ መቀር ጤናው ካልተነካ ወሸንፈር ላይ ቆሞ ማንም ሰው አይረካ። ትግሉ ሰው እያሻል አገር የሚሰራ ለምን ዞር በል አትበል እንዋል ባተካራ። ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገትሮ ድንጋዩን ነቅሎ ተክሉን ጉቶ ምን ያቀዣብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው እጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ህዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር የወያኔ ጭንጋፍ በአዴን ችግር ሲመጣ እምቧጮም ለታቦትነት ይታጫል የተባለውን ያስታውሷል። ሰላሳ አምስት ዓመት ሞላው የሚባልለት የወያኔ አሳፋሪ ተለጣፊ ኢህአፓን ተካውም ተብሎ ወራዳ ለወራዳ ምስክር ቆሞ እየቀጠፈ ነው። በአማራው ላይ ተጭኖ ስም ከመንጠቁ በፊት በአዴን ተብየው ተልካሻ ቡድን ራሱን ኢህዴን ብሎ ኢትዮጵያዊ ነኝ ሊል ቃጥቶትም ነበር። ወያኔና ወዳጆቹ ኢህአፓን ለማጥፋት በአሲምባ ጦርነት ከከፈቱ በኋላ ይህን ድርጅት የሚተካ ቡድን ለማቋቋም ሞክረው ሙከራው የኢህአፓን አባላት ያቀፈ ነበርና በስልት ድርጅቱ ያን ጥረት ሊያጨናግፈው ችሏል። ለወያኔ ሰግደው ኢህዴን እንዲሆኑ የተደረጉት ደግሞ ከድርጅቱ የተበተኑትና ወደ ወያኔ የፈረጠጡት ነበሩ። መሪያቸው በድርጅቱ ሚናው አጠያቂ ሆኖ የከረመ በወያኔ ቢሆን የሚረሸን አፍራሽ ሚና የተጫወተ ግለሰብ ነበር። መሪ ተብሎ በወያኔ ከተሰየመ በኋላ በሱዳን ስለ ድርጅቱ ገለጻ ሊሰጥ ብሎ ሂዶ ከዚያም ደርግ ተቀላቅሎ አዲስ አበባ ተወስዶ ወያኔ እስኪገባ በተስፋዬ ወልደ ስላሴ ስር የተባበሩት መንግስታት የስደተኛ ኮሚሽን ላይ ሰላይ ሆኖ የሰራ ግለሰብ ነበር። ይህ ሰው ሲከዳቸው እነ ታምራት ላይኔ ክፍተት አግኝተው መሪዎች ተባሉ። ኢህዴንን የመሰረተውና መመሪያ የሰጠው ወያኔ ነበር። በኤርትራ ጉዳይ ሆነ በብሔረሰብ ጥያቄ አንዳንዶቹ አንስማማም ሲሉ ወያኔ በትዕዛዝ አቋማቸውን እንዳስቀየራቸው ድርጅቱን የለቀቁ መሪዎች በጊዜው አጋልጠዋል። በኢህዴን ጉባኤ ላይ የወያኔ መሪዎች በተለይ መለስ እንደ እንግዳ ሳይሆን እንደ ወሳኞች መገኘታቸውም በነባር አባላት የተጋለጠ ሐቅ ነው። ይህ ብቻ አይደለም። የኢህዴን ተብየው ጉባኤ ወሰነው የተባለውን ውሳኔ ሲታተም እነመለስ ማንንም ሳያማክሩ ይቀይሩትም እንደነበር ታውቋል። ይህን ሁሉ ተቀብለው ነው ድርጅት ነን ባዮቹ የወያኔ ተለጣፊዎች ሆነው መተንፈስ የጀመሩት። ወያኔ ከአሽከሮቹ ግማሾቹን ኦሮሞ ብሎ ሲመድብ ወዘተ ለአማራው ሰው ስለጠፋ ኢህዴንን በአዴን ሊለው ወሰነ። ቀደም ግን አማሮች ባሉበት በጎንደርም በወሎም ሲንቀሳቀስ እነዚህ የቀትር ጥላዎቹ ኢህአፓ ብሎ ሲቸረችራቸውና ህዝብን ማወናበጃ አድርጎ ሲጠቀምባቸው መቆየቱ የሚታወቅ ነው። ረሃቡም ሲከሰት በነ ኦክስፋም እንግሊዝ በምስጢር አስረድቷቸው ብዙ ሚሊዮን እርዳታ አስገኝቶ በሳውዲ አሜሪካን ባንክ ተቀማጭ እንዲያደርጉም ረድቷቸዋል። ኦክስፋም ዩኬ ተብየውም ይህን ምስጢር አድርጎ ቢይዘውም መረጃውን አግኝቶ ያኔም በሱዳን ኢህአፓ ማጋለጡ የሚታወስ ነው። ኢህዴን ማለት ለወያኔ ሌላ ስም ሆኖ የቆመ መሆኑን በጊዜው ያላወቀ ኢትዮጵያዊ አልነበረም። ወያኔ ለስልጣን ሲደርስ ኢህዴን ከመቅጽበት የአማራው ተወካይ ሆነ። በኤርትራዊው በረከት ስምኦን መሪነት ማላገጫ፣ አማራውን ከጥቅም ውጭ ማድረጊያ። ዛሬ ኢየሱስን ተቀበልኩ ብሎ የሚያለቅሰው ታምራት ላይኔ የሚባል ወንጀለኛ የወያኔን ፍላጎት ለማሟላት ሲወላገድ የነበረውን የምንረሳው አይደለም። አማራው ያልመረጠውና ያልወከለው የወያኔ አካል ተጭኖበት ወኪልህ ይህ ነው ተባለ። ለመቃወም ማንም መብት አልሰጠውም። ሆነና ወያኔዎች በአማራው ስም ቀለዱ፣ ፏለሉ፣ ወንጀል ፈጸሙ። አማራውንም ሌላውንም ህዝብ በደሉ። የወያኔ አማራ ሆኑ። ይህ ታሪክ የመዘገበውና የማይፋቅ ሐቅ ነው። በመሆኑም ኢህዴን በአዴን ጸረ ህዝብና ወንጀለኛ ጸረ ኢትዮጵያ ኃይል መሆኑን ማንም ሊሰርዘው አይችልም። ሃይማኖተኛ ሆኛለሁ ብሎ የሚያለቅሰው ታምራት ጉዳቂም የህዝብን ፍርድ ሳይቀበል በዝምታ የሚታለፍ አይደለም። ሌሎች መሰሎቹም እንዲሁ ለወያኔ አደናጋሪ የትሮይ ፈረስ ሆነው አማራውን ህዝብ አወናብደዋል፣ አደናግረዋል፣ አስጠቅተዋል። ለወያኔም ዘረኛ ተልእኮ መጋዣ ሆነዋል። ኢህዴን ተባሉ ብአዴን የወያኔ አህያዎች ሆነው ከርመዋልና ሲፈረጁ በኢትዮጵያ ህዝብ ጠላትነት ነው። የወያኔ መርገምና ምጸት ጸረ ኢትዮጵያ መንጋዎች ናቸው። ሰላሳ አምስት ዓመት ሞላን። ታዲያ ምን ይሁን? ሳናወድማቸው የቆየንበትን ጊዜ ሊያስታውሱ ካልሆነ የወያኔ ቅጥረኞች ዓመት ቆጠራቸው ፋይዳ ቢስ ነው። የእነዚህ ጉዶች በርካታ ሰነዶች በእጃችን ያለ በመሆኑ ታሪካቸው የተገዥነትና የተለጣፊነት መሆኑን ራሳቸው ያረጋግጣሉ። ስማቸውን ቢቀያየሩም ዋና ይዘታቸው ግን የወያኔ መጋዣነት ነውና ማንም ቢሆን በረከት፣ ተፈራ ዋልዋ ወዘተ መብታችንን አስከባሪ ናቸው ብሎ የሚቃዥ የለም። በረከት ወያኔ ነው፣ ተፈራ ወያኔ ነው፣ አዲሱም ወያኔ ነው፣ ወዘተ ወዘተ ሁሉም ብልሹ ወያኔዎች ናቸው ናቸውና ጸረ ኢትዮጵያና ጸረ አማራነታቸው ምንም ክርክርን አይጠይቅም። የሰላሳ አምስት ዓመት የወንጀልና ክህደት ጊዜያቸውን ሲያከብሩ ኢህአፓን አንስተው ሊያወግዙ መጣራቸው የሚያስገርም አይሆንም። ውሻ በበላበት ይጮሃል ነው ቁም ነገሩ። የወያኔ ውሻ መቀሌ መቀሌ ብሎ ቢጮህ የሚያስደንቅ አይሆንምና ነው። የወያኔ ቡችላ ጸረ ወያኔ መሆኑ የሚጠበቅም ነው። በአዴን ብሔረ አማራ አይደሉም የወያኔ ቡችሎች። የበረከት ኤርትራዊነት ብቻ ሳይሆን የተመሰረቱትና የተሰሩት በጸረ አማራነት፣ ጸረ ኢትዮጵያዊነት ነው። ወያኔ የኢትዮጵያን መሬት ለሱዳን ሲሰጥ ዝም፣ የአማራው ክልል ሲዘረፍና ወያኔ ትግራይን ሲያስፋፋ ዝም፣ አማራው ሲፈናቀልና ሲገደል ዝም፣ መለያቸው ወያኔነት ሆኖ ቆይቷል። በደርግ ጊዜ ድርቁ ሲመጣ ኦክስፋም እንግሊዝ ብዙ ሚሊዮን ብር በሚስጥር ሰጥቷቸው ልክ እንደነመለስ በሳውዲ አሜሪካን ባንክ ካስቀመጡ በኋላ የት እንዳደረሱት ሊታወቅ አልቻለም። ወያኔ ቴዎድሮስ ሲሉት የነበረውን ጦር ሲያፈራርሰው መሪ የተባለውን በባህር ዳር በቦምብ ሲበታትነው መልሳቸው ዝም ነበር። ጠቅላይ ሚኒስትር ተብየው በሙስና ተከሶ ዘብጥያ ሲወርድም ትንሽም ተቃውሞ አላሰሙም። በቁማቸው የሞቱና ለወያኔ የተሸጡ ነበሩና ናቸውናም በግልም ሆነ በጋራ ምንም ሳይፈይዱ የሚኖሩ የሙስና አባወራዎች ናቸው። ኢህአፓና ሌሎችም ሰርገው ገብተውባቸዋል በሚል በረከትና ወያኔ ምንጣራ ሲያካሂዱባቸውም እስከ ዛሬ ያሰሙት ተቃውሞ አልነበረም፣ የለም። ብአዴን ማለት የወያኔ የቀስር ጥላ ነው የተባለውም አለ ምክንያት አልነበረም። ወያኔ ጫካ ሳለ ጀምሮ የኢህዴንን አመራር ሲመነጥር ቆይቷል። ንቋቸው አንዳንዶቹ ከኃላፊነታችን ተሰናብተናል ብለው የጻፉት ደብዳቤ በእጃችን ያለ ሲሆን መቼም ቢሆን መች ደፈር ብለው ወቀሳ ሊያቀርቡ አልቻሉም። በኤርትራ ላይ የነበራቸውን አቋም ቀይረው ቅኝ ግዛት ናት ሲሉና የወያኔን ዘረኛ አቋም ሲያጸድቁ ቀደም በጫካ ያበቃለትን ድርጅታዊ ማንነት ቀብረዋል። ሰላሳ አምስት ዓመት ሙሉ የወያኔ ዘረኛ በትር ሆነው አማራውን ሕዝብ ሲቀጠቅጡ የቆዩ ናቸውና አንዳችም ለሕዝብ የሚፈይድ ስራ አልሰሩም። ዛሬ በጎንደር ልዩ ልዩ ክፍሎች ያለው ግጭትና ውዝግብ ኢላማው እነሱ ናቸው። ከወያኔ ጎን አዲሱ ተፈራ ዋልዋ፣ አለማየሁ አስፋው፣ በረከት ህላዌ፣ ታምራት ወዘተ ድርጅታቸውን ከድተው ባልገውና ተበላሽተው መሰላቸው ከሆነው ቆሻሻ ከነበረው ወያኔ ጋር የተቃቀፉ ናቸው። ዛሬም እየተረገጡና እየተዋረዱ ወያኔን በማገልገል ላይ ናቸው። የድርጅቱ ወጣት አባላት ይህን የባርነትና የክህደት ሁኔታ እንዲያበቃ እንዲታገሉም ጥሪም ጥረትም መቀጠሉ ግን መጠቀስ ያለበት ነው። ቆመንለታል ያሉትን ህዝብ ለጥቃት አጋልጠው መከራና ሰቆቃ እነሱ ራሳቸው ከሆኑበት ከድርጅቱ ከሃዲ መሪዎችና ከወያኔ እኩል የህዝብ ቁጣና ቅጣት ተቀባይ መሆናቸው የሚቀር አይደለም። በአማራው ህዝብ ላይ ለደረሰው ፍጅት፣ ስቃይ፣ ግፍ፣ መፈናቀል፣ መብት ረገጣ ወዘተ ዋናው ተጠያቂ ይህ ድርጅት ተብዬ ተለጣፊ ነውና ወጣት አባሎቹ በተለይ የዚሁ ጥፋትና ወንጀል ኃላፊነት እንዳለባቸው መዘንጋት የለባቸውም። ድርጅቱን ትተው ከሀገር ወዳድ ድርጅቶችና ህዝብ ጎን እንዲቆሙ ኢህአፓ አርጎላቸው የነበረውን ጥሪ አሁንም ይደግማል። ማዳመጥ ግዴታቸው ነው፣ ለራሳቸው ሲሉ። የነገሮች ይዘት ሲለወጥ ከኑጋ የተገኘ ሰሊጥ እንዳይሆኑ ማለት ነው። ሰላሳ አምስት ዓመት ተብሎ ሚሊዮን ብሮች ሲወድሙ የሚመለከተው ህዝብ በረሃብ እየተጠቃና ረዳትም እያጣ ነው። ይህ ነው ወያኔዎቹና ተለጣፊዎቹ ሊቀበሉት የማይፈልጉት ሀቅ። ጸረ አማራ ናቸው። አማራውን መቀጥቀጥና ማጥቂያቸው አንዱ ትልቅ መሳሪያቸው ደግሞ ይህ በአዴን የተባለው የካሃዲዎች ስብስብ ነው። በኤርትራዊ የሚመራ ለአማራው ቆምኩ የሚል ስብስብ የአገርና የህዝብ ዕጣን ባይመለከት ኖሮ በሳቅን ነበር። እውነታውና ምጸቱ ይህ ነውና ሞት ለካሃዲዎች፣ ሞት ለብአዴን መሪዎች ማለት የግድ ይሆንብናል። ሰላሳ አምስት ዓመት ውርደትን፣ ቅሌትን፣ ክህደትን ጥሩ አስመስሎ ለማክበር መነሳት በራሱ አሳፋሪ ነው። ለኃጢአታቸው ንስሐ ቢገቡ በተሻለ ነበር። ስለሆነም እድፋቸውን የሚያጥበው የህዝብ አመጽና አብዮት ይሆናል።
Gaba, you feel good, no be under the ድሬ ድሬ ድሬ ድሬ